አንቺ ሄሎ ትብብር እስካሁን አልተስተካከለም።
ሲቢብር አይሰራማ ገንዘባችን ወሰዳችሁ?
ይገባል። አባቴ አሁን እየመለሱ ነው። እሺ
መቼ ነው የምትመልሱት? አይ ወላሂ ሄሎ
ሄሎ
ሄሎ።
ለማንደገለም አይሰማም።
እሺ ምን ነበር አባቴ ጥያቄ?
እስካሁን አሁን ምንድን ነው አያስተካክልም።
እኮ approve እየተደረገ ነው አባቴ። አንተ ብቻ አይደለም። እሺ እ የሲስተም ነው fail ያደረገውና እ ያው ብዙ ሰው transaction ስለሆነ አሳውቀን እኛ ቴሌግራም ላይ ልካችሁልናል አይደለ? በቃ ከላካችሁልን ጠብቁን እሺ፣ በትዕግስት እኛ እያሳወቅንላችሁ ስለሆነ ይገባላችኋል። ጠብቁ።
ለሁሉ ሰው ይስተካከላል አይደለም? ለሁሉ ሰው አዎ ለሁሉም ሰው ነው የሚገባው። እሺ ይገባልሃል። ጠብቀን አባቴ ቴሌግራም ላይ ጠብቁ።